ሰላም ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን። Donkey Tube ነው ምን ልርዳዎት?
የ freelance work አይቼ ነበረ post አችሁ ላይ community post ላይ እንዴት ነው? እስኪ መረጃ ፈልጌ ነበር።
እሺ፣ እዛ ላይ የተቀመጠ link አለ። በ link ኡ apply አድርጉ።
እኮ ስራው ምንድን ነው? Full time ነው? Freelance freelance ኡ ነው መስራት ይቻላል? Part time
Full time አይደለም። እዛው ባሉበትም የሚሰራ ስራ ነው። እንደውልሎታለን apply አድርገው ከሆነ Okay፣ ምን አይ መረጃ ፈልጌ ነው ለማመልከት። ምን አይነት ስራ ነው የሚሰራው? Sales ምናምን ነው ምንድን ነው? Content ላይስ ምን አይነት content?
የ YouTube content
የ YouTube content editing ነው ወይስ normally ቲያትር?
ቲያትር አይደለም። የ YouTube ስራዎች YouTube ከዚህ በኋላ የምንከፍታቸው YouTube ኦች አሉ። እዛ ላይ ባሉበት ነው ለመስራት
Okay፣ እሺ አመለክታለሁ። ምንድን ምንም የሚያስፈልግ ነገር የለም። CV ምናምን መሙላት ነው።
እዛ ላይ ፎርሙ በሚያዙት መሰረት ያመልክቱና ይጠሩልዎታል።
እሺ፣ እሺ፣ እሺ፣ እናመሰግናለን።
እሺ፣ መልካም